Hello ጤና ይስጥልኝ Best Bet ራሄል ነኝ። በምን ልርዳው?
አብሮ ይስጥልን እንትን ticket check ለማድረግ ነበር።
እሺ cashier code ንገረኝና check አድርግልሃለሁ።
አስራ አንድ እሺ አንዴ። አስራ አንድ ሰላሳ አምስት እሺ
ሀምሳ አንድ ሀያ አንድ አምሳ አንድ
ሀምሳ አንድ ሀያ አንድ እሺ አስራ አንድ ሰላሳ አምስት ሀምሳ አንድ ሀያ አንድ ነው።
አዎ እሺ እ ይሄ lose ነው። ስንት ጨዋታ መሰለክ? እ ስድስት ጨዋታ ነው የወደቀው
ስድስት ጨዋታ እ፣ ነው የወደቀው እና lose ነው ተመላሽ የለውም።
የለውም።
አዎ አዎ ሌላ አለ check ማድረግልህ።
አዎ የለም። thank እሺ እሺ መልካም ቀን እሺ